ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልህ።
ትላንት ተደውሎልኝ ነበር እና መጥቻለሁ። company ው ምን ነበር ያልሽኝ?
ውዳ vehicle manufacturing or ሳፊ ባጃጅ
Okay። አሁን አጋጣሚ አርሴማ በግልባጭ መስመሩ ጋር ነኝ አ
እኮ በታች ልዙር በቤተክርስቲያኑ።
በቤተክርስቲያኗ
Okay። ምን- ምን ነበር ያልሽኝ?
ሳፊ ባጃጅ or ውዳ vehicle manufacturing
ኡዳ ነው ኡዳ።
ውዳ
Okay። እሺ እሺ እሺ
ስደርስ ደውልልኝ።
እሺ እሺ